አልማዝን አድሚ ነው። አልማዝን አስለካ ሄሎ፣ ጤና ይስጥልኝ። ከችፕችፕ ነበር የምደውልዎት።
እሺ ኦርደር አድርገው ያልመጣ አይተም ነበሩት?
ነበረኝ ትናንትና ምን ነበረ?
ድንችና ስኳር ነበር። ዛሬ ተልኮልኛል፣ ግን አሁን ይጎላል። ከተላከው ድንች ላይ አንድ ኪሎ- ምንድን ስንት ይጎላል?
አንድ ኪሎ
አንድ ኪሎ።
አ
እሱ ስንት ኪሎ ነበር order ያደረጉት?
ስድስት ነበር ጠቅላላ ከ group ጋር አ የመጣልኝ አምስት ነው።
okay እሺ፣ check አድርገን የአንዱን refund እናደርግልዎታለን።
እሺ እሺ፣ መልካም ምሽት።